ተመኛው ዛሬ መዞር አለው ዛሬ መዞር አለው ዘመናዊ ሆነው የዘመኑ ፍቅር ከፋራ ጋር በልቶ ካናዳው ጋር ሲያደር ባለኩበት ሀገር በረገጥኩት መንደር ልብ ማረፍ ያጣ እሱ ፈለጋ ሲዞር እሱ ፈለጋ ሲዞር ፍቅት የበላይ ከክራሮቹ ውድድ ተኝቶ ከነ ልጆቹ ተነሳ በቀሰቀሰው ወይ ከነኔው ጨምሮ ልቤን ጠቀሰው ወደደ ወይ ልቤን ልቤ ኩላሌት ያለ እናቴን ጥሩ መድኃኒት ያለ እሷም በታቶ መቀናቷን ፍቅር ደቆ ሰው ጎን ጎን ረፍ ረፍ ይላል ልቤ ብቻውን ባህር ሰንጥቆ ቆላ ደጋውን ወይ ልቤ ልቤ ልቤ ልቤ ለው ያንኑ በደል እንዴት ረሳው ረተተተተተ ሸርተት ያለ ረከዳኝ ከዳኝ ልቤ ኮበለለ አይኔ ካረፈበት ቁመናው ካማረ ልቤ ሸፈተ ጥሎኝ በረረ ታግሶ እንዳደረው ቀለታ በቀለተ እስካገኝ ብቁሰው እያየው ልለፈው ስለታገሰው ለእኔ ካለው አይቀር ስለጠበቀው ስለጠበቀው ልጋብሶ ልጋብሶሽ በምር ተጀምሮ ፍቅር ከንፈር አልፎ ከገባ ጉሮሮ ሆድ ቢሞላ ዛሬ ላይክ ነጋድሮ ምን ፍቅር ይገኛል ከግብዣ ቀጠሮ ከግብዣ ቀጠሮ ከቤት በላይ ከግራሮቹ ውደድ ተኝቶ ከነ ልጆቹ ተነሳ ብቀሰቅሰው ከነኔው ጨምሮ ልቤን ጠቀሰው እንዴት ልቤን ልቤን ኩላሊቴን እናቴን ጥሩ መድኃኒቴን እሷን ብታቶ መገነቷን ፍቅር ደቆሰው ጎኔ ጎኔ ለፍ ለፍ ይላል ልቤ ብቻውን ባህር ሰንጥቆ ቆላ ደጋውን ወይ ልቤ ልቤ ልቤ ልቤ ለው ያን ሁሉ በደል እንዴት ረሳው? ተተተተተ ሸተት ያለ ረከዳኝ ከዳኝ ልቤ ኮበለለ አይኔ ካረፈበት ቁመናው ካማረ ልቤ ሸፈተ ጥሎኝ በረደ። ከቤቴ በላይ ከገራሮቹ ወደ ተኝቶ ከነ ልጆቹ ተነሳ ብዬ ብቀሰቅሰው ተነኔው ጭምር ልቤን ጠቆሰው ወይ ልቤ ልቤን ኩላሊቴን እናቴን ጥሩ መድኃኒቴን እሷን ብታጡ መቀነቷን ፍቅር ደቆሰው ጎን ጎነነ ጎን ጎነነ